ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል።
እና Hello ጤና ይስጥልኝ።
እንግዲህ መረጃ ለማግኘት ብዬ ነበር።
ይቻላል። ምን ነበረ?
ስምንት ወር ከአስራ አምስት ቀን ነበርኩኝ ከአዲስ አበባ ባህር ዳር ለመሄድ ማለት ነው።
ምን አሉኝ? ይቅርታ።
ስምንት ወር ከአስራ አምስት ቀን ነኝ።
ስምንት ወር።
አስራ አምስት ቀን ነው። እርጉዝ ነኝ በበሰለ እሺ እሺ።
እና ከአዲስ አበባ ባህር ዳር ለመሄድ ፈልጌ ነበር። እንዴት ነው ክልል ላይ ይቻላል ወይ ምናምን?
አዎ ይቻላል፣ ግን ከግል ሐኪሞት
እም፣
መብረር ይችላሉ የሚል ወረቀት ያጽፋሉ።
አሀ፣ እሺ።
እና ሌላ እሱን እሱን ይዘውት airport ኢትዮጵያን ኤርላይንስ ticket office ኦች ላይ ሄደው በአካል እም፣ እሱኛውን የሚሞላ ፎርም አለ። እዛ እሱን ፎርም ሞልተው መብረር ይችላሉ።
አሀ፣ መጀመሪያ መረጃውን ይዤ ሄጄ ፎርም ነው ሙሉ የምሞላው ማለት ነው። መጀመሪያ አዎ ከዛ እ፣ መብረር ይችላሉ የሚለውን ከግል ሐኪሙ አጽፈው አ፣ ትኬት office አቅራቢያት ያለ ትኬት office ላይ የሚሞላ ፎርም አለ በአካል Okay።
እሱኛውን ይሞላሉ።
እም፣ ያው ከዛ ሐኪሞች መብረር አይችሉም የሚል ከሆነ አይችሉም።
አ፣ እሺ በቃ እሺ፣ ሌላ የምረዳት ነገር አለ?
አይ፣ ሌላ በጣም አመሰግናለሁ።
እናመሰግናለን ስለደወሉ። መልካም ቀን።
መልካም ቀን።